ጤና ይስጥልኝ አዳማ ትራይቪንግ እባክዎን ምን ልርዳዎ?
ሰላም ነሽ? እንዴት ነሽ?
እግዚአብሔር ይመስገን።
ሰላም ነሽ?
አዎ።
አማን ነበር ደውሎ ያለኝ እና እሺ ምን ነበረ?
ስራ ነበር እናንተ ጋር መሰለኝ የሐዋሳ
የሐዋሳ
ሐዋሳ እንትን ነው ዲዛይን እና ቁጥር ነው ምን አልከኝ?
ዲዛይን እና ቁጥጥር ነው መሰለኝ አይደለ? ሐዋሳ ስራ እሺ
እና ስንት ቀን- ስንት ጊዜ ነበር ልመጣ ነበረ?
እርግጠኛ አይደለሁም የማልበል ይቅርታ።
እስራኤል ነኝ እኔ
ማን አልከኝ?
እስራኤል።
እስራኤል።
አዎ እናንተ ጋር ይሰራ ነበር መኪና one o five አይቦር ትዝ ይልሽ ከሆነ okay one o five ነው መኪና።
አዎ
ወደ ሐዋሳ ስራ አለ ብሎ ነው አማን?
አዎ አዎ ስራ አለ ብለኝ ነበር።
እሺ check ላድርግና መልሼ ልደውልልህ።
እሺ ደውዪልኝ ችግር የለም።
እሺ